hello ሰላም ጤና ይስጥልኝ ምትኩ አዎ አብሮ ይስጥልኝ።
ከ WePlus ነበር ምደውለው የእኛን application አውርደህ ነበር።
አዎ አዎ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር?
አይ ለተጠቃሚነት እሺ አሁን አንተ ያወረድከው application አሽከርካሪዎቻችን የሚመዘገቡበት ነው እና አዎ WePlus solution user የሚል አለ ተጠቃሚዎች የሚጠቀሙበት የሚገለገሉበት እና አሸናፊ የምታደርጓን referral code የሚያገኙበት አዎ WePlus solution user የሚል አለ። አንድ አይነት ነው register አደራረጉ። Play Store ላይም App Store ላይ WePlus solution user ስትለው ያመጣልሃል።
እሺ እሺ እሺ አመሰግናለሁ። መልካም ቀን።
እኔም አመሰግናለሁ። ለሁለት እሺ እሺ